ወይ ውዴ ዘጋብ ወይ ስንት ብር ነበር አልከኝ?
አምስት አምስት ሺህ አራት ሺህ እሺ ትንሽ ጠብቀኝ።
እሺ ያስተዛዝባል ማ ያስተዛዝባል። እየጠበኩሽ ነው።
ወደ ንግድ ባንክ ነው የላከው?
አዎ ወደ ንግድ ባንክ ወ- account ንገረኝ አንዴ።
አንድ ሺህ ሀያ አንድ እሺ
አንድ ሺህ ሀያ አንድ እሺ ሰላሳ ዘጠኝ እሺ ሀያ እሺ ሶስት ሀምሳ ሁለት እሺ confirm ተደርጓል። ከትንሽ ደቂቃዎች በኋላ ይገቡልሃል። እሺ ሶስቱ
እሺ አም፣ ደቂቃ ነው የምጠብቀው ሰዓት
already ከኛ ወጥቷል። ያው በቻፓ አዎ።
ስለሞከርክ ልክ እነሱ እንደለቀቁት ይገባልሃል። ግን ቢበዛ አንድ ሰዓት ቢቆይ ነው፣ ከዛ በላይ አይቆይም።
እ? አንድ ሰዓት ቁርስ አልበላሁም። ለቁርስ እፈልገዋለሁ ብሩን።
እ፣ ከዛም በፊት ሊገባ ይችላል። ያው እንደነሱ ለዛ ነው። ካልገባ ማ- ደውልልን። እሺ እደውልልሻለሁ። እንደውም የአንቺን ስልክ ላኪልኝ በውስጥ እሺ በድርጅቱ ስልክ አይመቸኝም።
በዚህ አግቢ ወራዬ።
ከደወልክ አለኝ።
እሺ እሺ እሺ ሀበ ናይስ ዴይ።
እሺ ዩቱ